Woodland.
Hello
Hello፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ሰማንያ አንድ ሰማንያ ስምንት ላይ ፍሊንግስቶን ሆልስ ደውለው ነበረ እና መረጃ ፈልገው ከሆነ ብለን ነው መልሰን የደወልንሎት።
ኧረ አልደወልኩም።
መደወል እንኳን ለዋለ። እሺ፣ መልካም ቀን።
እሺ